hello
አቤት ጤና ይስጥልን።
ጤና ይስጥልን።
ስንት ሰው ነው የምንደርደው?
አዎ
አዎ
ኦ፣ እኔ ነኝ የደወልኩት።
አዎ አዎ።
አይ እንዲሁ share ለመግዛት አስባለኝ እና እሺ አዎ።
ይቻላል ነው? ውሸ- እውነት ነው ወይ ለማለት ነው።
አይ አዎ እውነት ነው። እ፣ አሁን ላይ ስምና ስልክ እየመዘገብን ነው። ሐምሌ አንድ ላይ ይጀመራል። ሐምሌ አንድ ላይ እንደውሎታለን።
ስለዚህ ስልክን ብትሰጠኝ ነው።
ስልኮትን አውጥቶልኛል። ስሞትን ይንገሩኝና ሐምሌ አንድ ላይ እንደውሎታለን።
ዘውዱ
ዘውዱ እ፣ የት ነው?
ማስታወቂያውን ከምን ላይ ነበር ያገኙት?
ትዝ ምንድን ነው ኢቲቪ ላይ።
እሺ ሐምሌ አንድ እንደውላለን። መልካም ቀን።
እሺ እሺ